ዘጠና ሽልንግ ቤት ራሄል ነኝ። ምርጫው
ማታ ብር አስተላልፍ የነበረ ወደ አዋሽ ባንክ እና በአዋሽ ባንክ ላይ አልገባም። ከዚህ ላይ ሞቷል።
ዘጠና ሽልንግ ቤት ቤት ሄሎ፣ አቤት አቤት።
አቤት አባ
ማታ ብር አስተላልፍ የነበረ ከካውንቴ ወደ አዋሽ ባንክ አልገባም።
አልገባም። አዋሽ ባንክም አልገባም። ከዚህ ላይ ሞቷል።
እሺ፣ የቤት ቤት ቁጥርህን ንገረኝ።
በዚህ ቁጥር ነው ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ ሶስት አስር ሰማንያ ሶስት ሰባ ሶስት አስር ሰማንያ ሶስት ሄሎ ሄሎ
እያየሁልህ ነው አባ። እሺ
እሺ እሺ እሺ